እኔ ምንም አለ ወይ
አቤት እልሽ ሰላም
እ
ምን ሆነሽ ነው?
የለም ወይ ምን ሆነሽ ነው?
ምንም አልሆንኩም። አንተ መንገድ እየሄድኩ ወደ
መንገድ እየሄድኩ የት ሀገር?
ወደ ፓርክ ላይ እህ
ርቄ እየሄድኩ ነው እግዚአብሔር ነው።
እ በሰላም
ምን በሰላም ነው ወይ?
አዎ በሰላም ነው ግርማ ነኝ። የት ሄደሽ ነው?
እ
ግርማ ነኝ። ወዴት ነው?
ማነኝ
የራስሽ ጉዳይ።
እ ወርድ ወይ ልደውል አይሰማም እንግዲህ እንወጣለን እ፣ ወጥተሽ ከከተማ ወጥተሻል እንዴ?
እ ከከተማ ወጥተሽ ነው?
አንዴ አ፣ ምንድነው የደርሻለሁ መሰራ ደርሻለሁ መሰራ ደርሻለሁ